ብሩ ብሩ ወደ ChipChip አድርገው ያስገቡት ማለት ነው። እና ChipChip app ኡ ላይ ማለት ነው።
እሺ
እንትን የገባ ብር withdraw ማድረግ አይቻልም።
wallet ኦ ላይ ነው አደል የገባው?
አዎ አዎ፣ እንደዛ እንኳን ማድረግ አይቻልም።
እሺ ያው በዛ ግን order ማድረግ ይችላሉ፣
እሺ፣ የፈለጉትን አይተም።
እሺ።
እሺ።
በአንድ ቀን ይደርሳል order ባደረገው።
ዛሬ order አድርገው group ኡ complete ከሆነ ለነገ ነው የምንልክሎት።
እሺ እሺ፣ እናመሰግናለን። መልካም ቀን።
ቻው።